Wait, before. hello ትንሽ ጫጫታ አለ። ምን ልርዳዎ? እሺ ticket ID ወይ cashier code ኡን ይንገሩኝ። እሺ እሺ ስንት እሺ አስራ ሶስት አስራ ሁለት ሰላሳ ሶስት ዜሮ አራት እሺ አስራ ሶስት ሀምሳ ሁለት ሰላሳ ሶስት ዜሮ አራት የለም በዚህ